ጤና ይስጥልኝ።
ቀርሞ
ጤና ይስጥልኝ። ስማ ከጀሞ ሚካኤል ነበር። ሆነ ማሽን ማሽን በላሁላት ማሽኑ ይመልሳል። እሺ ጀሞ ሚካኤል ብና ብና የሚባል እሺ ሲነሩት ወይ ደግሞ የብቻ ሂደትን ይንገሩ የሲን ነንበሩትን ወይም ደግሞ የብቻ ሂደትን ይንገሩ።
ይህን በአዲስ ነው ማለት አዲስ መጀመሪያ ቢታወቅ ብዛት ነው። አሁን ተጓል ስለዚህ ነበር የለውም ቤቱ ለቀድሞ ነበር ቤቱ ይላል መጀመሪያ ነበር ይንገሩ ቤት ዜሮ ዜሮ አዎ ዜሮ ዜሮ አርባ አርባ አርባ ዘጠኝ አርባ ዘጠኝ ዘጠና ሶስት ዘጠና ሶስት ሀምሳ አርባ
ብቻ እንዴት መስመር ላይ ጠብቀኝ ቤቱ ምን አሉኝ? ቤት ማን ያሉኝ? ደንበኛችን ብና ብና የሚባል ቤት ነው። ሚካኤል ቤት ፊት ለፊት ነው።
ብና ባርና ሬስቶራንት።
አዎ እሺ ናቸው። አሁን አናለውታል አይደለ? የሚመለሱ እ ምታለ አለ አዎ ሲሳኩት ነው መልሰው ከቆጣ አዎ አዎ ነው ሲሳኩት ይመልሳል እንተከታ ከቆጣ አዎ ስለዚህ እንጣልና እናወጥ ከነሱ ስሞት እ እ የሚቀሉትና ክርስቲያኖች ከሚነሱ ይባልና ስሞትን ይነሱ